ጤና ስልን ቢጫ ኢትዮጵያ ራሄል ነኝ። እባክዎትን ምን ልርዳዎት?
ማሽን እንትን ብሎብኝ ነው error እየሆነ አስቸገረኝና እህ።
ራሱ እና ቴክኒክ ማለኝ አንድልክልኝ።
እሺ አስመዝግቦ ነበር ዛሬ
አይ አላስመዘገብኩም። እዚህ ላይ ደውልኩ። አሁን ስልክ ሰጠኝ።
አሁን ነው የደወሉት?
አዎ TIN number ኦትን ይንገሩኝ።
ሁለት ዜሮ ስልሳ አራት
ምን አለኝ?
ሁለት ዜሮ እሺ ስልሳ አራት
ሁለት ዜሮ ስልሳ አራት አስራ ሶስት እሺ
አርባ አራት አርባ
ኬራዩን ጃምቦ ነው የሚለው ኬሪውን ጃምባዎች
የት አካባቢ ነው ያሉት?
አዲስ አዲስ ሰፈር
ጭማን ልበል
እኔ ጌትነት
እሺ የአባት ስም
በቀለ
አሁን የደወሉበት ስልክ ቁጥር ለያዘው
እ እ እ የሚገኝበት አሁን የደወሉበት ስልክ ቁጥር ለያዘው
ገርጦኝ አስራ ሶስት
አሁን የደወሉበት ስልክ ቁጥር ለያዘው
እኮ ገርጦኝ አስራ ሶስት ያዙ ያው ያዙ ይታየኛል።
እሺ ያዡ እና አረፋ እየሆነ ስላስቸገረኝ ያለው ነገር ቴክኒኩ ያው ይልኝና እሺ ካልሆነ ቢጃ ቤት ስለሆነ ስራ እያበላሸብኝ ስለሆነ ያለው ነገር ስለሆነ እሺ ያው እ፣ መዝግቤ ይሉታሉ ለሚመለከተው አካል አስተላልፌዋለሁ። በሁሉም አዎ።
ይስተካከል ነው።
ዛሬ ነው የመጡ ነገር ዛሬ ግልጽ ነው። ሌላ አምሩት ነገር አለ?
አይ በቃ በዚህ ጉዳይ ነው እሺ ስለደወሉ እናመሰግናለን። ስለ መስተንግዶ ያሉትን ሰዎች በንስምድ እስከምትወድቃ ነው